ፈርጥነሽ ሽሽገ ደበቀንኮ የንጋት ድርሳኔ የአገር በቃይ ስንኮ ሁለመናሽ ሙሉ የሴት ጹብ ድምቁ ብርሃኔ ነሽና ለእኔስ ማታ ማታ አትጥፌ ከጎኔ ነየኔ ዝንካታ የቀኑ ማቀነው ያልፋል በጨዋታ የከንፈሯ ድባብ ጥዑም ቃል ማስፈሪያ አጀብየነ በንግስት የማረ መናኸሪያ ውበት አርከፍክፎ ተፈጥሮ የመተናት የቁም ነገር መስከብ የእምነት ማህተብ ናት የእምነት ማህተብ ናት የእምነት ማህተብ ናት ማርና ወተቴ ነሽ ደጋፊና ክብሬ ለቤቴ እስኪ ስሚ ልንገርሽ ላዚም ስላንቺ ካንጀቴ አንቺ ነሽ ሕይወቴ የፍቅር መቤቴ የባህር ፈርጥ ነሽ ሽሽግ ደብቅንኩ የንጋት ድርሳኔ አገር በቃይ ስንኩ ለመናሽ ሙሉ የሴት ጹብ ድንቁ የጥርሷ ብርሃን ሕይወት የሚዘራ ተፈጥሮ አበባን እምቡጥ ያላፈራ እንደ እውነት እንደ ውሃን እያደረ እየጠራ ለመለከት ላይነት ለይታ የተሰራ ለይታ የተሰራ ለአይነት የተሰራ ባዝንም በደስታዬ ምሰሶ የዋልታዬ ለቤቴ ውዳሴ ገደ ክብሬ አበይ ጉዳዬ ሕይወቴ አንቺን ያበቀለ ቀየው እንዴት ዋለ ማርና ወተቴ ነሽ ደጋፊና ክብሬ ለቤቴ እስኪ ስሚ ልንገርሽ ላዚም ስላንቺ ካንጀቴ አንቺ ነሽ ሕይወቴ የፍቅር እመቤቴ